አሁን የላኩልሽ ልኝ ምን ላይ ቴሌግራም ላይ ማን ልበልክ ሞትን ቴሌግራም ላይ ሬስ
እህ ሬስ ሬስ ሬስ እሺ ቼክ እየተደረገ ነው ይጠብቁ ራቼ የሚለው ሬስ የሚለውን check እያደረግሽ ነው ምሽት እሺ ንገሪውማ hello
አቤት አቤት Check ተደርጎ እናሳውቆታለን እሺ እዛው ላይ እሺ እሺ